ሸነፍ ካደለው ልቤን ለሸጋ ውበትሽ ላቋም ደብግባትሽ እኔን ላንቺ ካረገኝ ወዴት ማራኪ እስረኛሽ የፍቅር መርኮኛሽ ቢያበርቼ ላበርታሽ የኔ ቢያረገሽ ጭንቄ ቢሰማሽ በመውደዴም ላበርታሽ መሸነፍ ካደለው ልቤን ላቋም ደም ግባትሽ ለሸጋ ውበትሽ እኔ ላንቺ ካረገኝ ወዴት ማራኪ እስረኛሽ የፍቅር ምርኮኛሽ ናበርቼ ላበርታሽ የእኔ ቢያረገሽ ጭንቄ ቢሰማሽ በመውደዴም ላበርታሽ ላበርታሽ ደረብ ከፎንሽለት ሲበርደው ገላዬ አበርታሽ ያለው ነኝ ያልሽኝ ለት ሲጠፋኝ መላዬ ላበርታሽ አለኝታ ከሆንሽኝ ክንዴም ትከሻዬ ላበርታሽ ከቅጥፈት ፍቅር ነው የጠዋት መንዳዬ ላበርታሽ ሸበዴ ፍቅር ሰው ሸበዴ ፍቅር ሰው አልቦሽ ልዋሰው ለኔማ ላንቺ ሰው ለኔማ ላንቺ ሰው ዳሌሽ መቻነሰው ወዳጁን አስታውሶ ዘንበል ያለ ገላ ከመታዘዝ በቀር ምርጫም የለው መላ ታገዛል እንጂ ና አይባልም ችላ ልብሽ ፍቅር ይበል ወዳጁን ያስታውሰው ለምሳሌ አብቃይ ሽምሽን ያስወድሰው እንዳንድ የሚገዛ ስሜትሽ ለአንድ ሰው ለአንድ ሰው አይ ለአንድ ሰው አይ ለአንድ ሰው ለአንድ ሰው ለመሸነፍ ካደለው ልቤን ላቋም ደም ግባትሽ ለሸጋ ውበትሽ እኔ ላንቺ ካረገኝ ወዴት ማራኪ እስረኛሽ የፍቅር መርኮኛሽ ቢያበርቼ ላበርታሽ የእኔ ቢያረገሽ ጭንቄ ቢሰማሽ በመውደዴም ላበርታሽ ለመሸነፍ ካደለው ልቤን ላቋም ደም ግባትሽ ለሸጋ ውበትሽ እኔ ላንቺ ካረገኝ ወዴት ማራኪ እስረኛሽ የፍቅር መርኮኛሽ ቢያበርቼ ላበርታሽ የእኔ ቢያረገሽ ጭንቄ ቢሰማሽ በመውደዴም ላበርታሽ ላበርታሽ እንደ መልክሽ ለዛን እንደ ደም ግባቱ ላበርታሽ ምን አለ ልቦናሽ ቢሆንልኝ ብርቱ ላበርታሽ እኔ አይዞሽ ልበልሽ ላሳይሽ ችሎታ ላበርታሽ ተገንዝቤሻለሁ ዛሬ የለሽም ፋታ ላበርታሽ ሸበል የፍቅር ሰው ሸበል የፍቅር ሰው አልቦሽ ልዋሰው ለኔማ ላንቺ ሰው ለኔማ ላንቺ ሰው ሽንጥሽ መቻነሰው ጅ የማልልሽ ይዛል ትከሻይ የድሌ ኮከብ ነሽ የፍቅር ድርሻይ ድጋፍ መጠለያ መጠጊያ ታዛዬ ጤናማ አይደለ ልቤ የሚታመሰው ሳማሚ ጠፋ ማንም አልመለሰው እንግዲያው ሐኪሜ ሆነሻል አንቺ ሰው አንቺ ሰው አይ አንቺ ሰው አይ አይ አንቺ ሰው አይ አንቺ ሰው አንቺ ሰው አሞይ አንቺ ሰው አንቺ ሰው አሞይ አንቺ ሰው አንቺ ሰው አንቺ ሰው ሃይ ሃይ አንቺ ሰው ሃይ ሃይ አንቺ ሰው ሃይ